ለምቤት ቤት ረዴት ነው የምንረዳው።
ኦኬ ማታ ዲፖዚት አድርጌ አልገባው ነበር።
ዲፖዚት ስታደርግ የደረሰ አንድ ቴክስት ቴሌግራም ላይ ልካልናል።
አት አጠፋሁት እንዳጋጣሚ ሆኖ ለዛ ነው።
እ፣ በማን ነበረ ይላክ ማለት ከየት ነበረ?
በዚህ ቁጥር በዚህ ቁጥር በቴሌብር በቻፓ
እ በቻፓ እኮ ከ- የቴሌ ብር ጋር ደውልላቸውና ቴክስቱን ኦኬ።
ይልኩልሃል።
ኦኬ
ከዛ እ፣ ላክ- ቴሌግራም ላይ ላክላችሁ። እሺ አዎ
እሺ